hello, hello ሄሎ ወይ ወይ ወይ አላወኩሽም።
ሄሎ ሄሎ መሰረት መሰረተኛል እኮ አልሰማኸኝ? አዎ አሁን ምንድን ነው እኔ ሶስተኛ እንዴት ነው በሳምንት ብር የሚለው?
ማን ማን ኧረ መድኃኒዓለም ነኝ እንዴ ሄሎ።
ኮንዶሚኒየም እኮ ነው መጀመሪያ ሰው አይደለም።
የቀበር መቶ ማለት ብሎት ነው እ ረመዳን ሄሎ እ እ ሶስተኛ በር ድምፅሽ አይደለም ያለችኝ ልሽ ሶስተኛ በር አይደለችም። እዛ ኮንዶሚኒየም ነች ያለ እ ሶስት ይኸው ከ- ሆቴል መክፈያው ስር ያለው ምናምን ዮኒክ ደ ረመዳን አይ፣ መቶ ሰማንያ ዘጠኝ እኮ ያለው ሶስተኛ በር እንዴት አልቆ ነው ብሎ መቶ ዘጠና ሰማንያ ዘጠኝ ይላል።
ረመዳን ያለችው እኮ ያለችው እዛ ነው።
እና እነ ሶስተኛ በር በሀምሳ አምስት ብር የሚሄደው ሶስተኛ በር ሶስተኛ በር አይደለም።
እሺ ልደውልላትና እደውልልሽ። እሺ ደውል እሺ። ረመዳን አይ በር ነው ወይስ Islamic ኮንዶሚኒየም normal ነው ያለችው የሚለውን check አ- ችግር የለውም እኔ ችግር የለውም እደውልልሻለሁ።
የተቀመጠልህ ማለት ነው። ይኸውልህ አቢሲኒያ ባንክ ያለበት እሺ፣ ወይም ሎኮ አለ አይደለ? በፔፕሲ በኩል ያለው okay እሺ እ በዛ ጋር ነው የተቀመጠልህ። እዚህ ጋር የተቀመጠው ማለት ነው።
okay እሺ ልደውልላትና እደውልልሻለሁ። እሺ